ሄሎ ጤና ይስጥልኝ አለ አምቡላንስ?
አይ መሪና እዛ የደወሉት
መሪና መስማት ነበር።
ምን አሉኝ?
መረጃ ነሰማ ነበር።
እሺ ምን እናዳወት?
ስለ አካል ጉዳተኞች ምናምን
እሺ ምንድን ነው ጥያቄዎት?
አካል ጉዳተኞች ብሎ አልቀጠሉም። ይህን ይህን ጠይቀው ነበር።
ምን አሉኝ?
የአካል ጉዳተኞች ምናምን
የአምቡላንስ አገልግሎት ነው የደወሉት። እባክዎትን ምን እንርዳዎት?
የሆነ ሰው ነው ብሎ ነበር። ሚስቴ ልትወልድ ነው